ሄሎ
ሄሎ ሄሎ፣ አቤት።
ሰላም ነው።
እግዚአብሔር ይመስገን።
ከጸደይ ባንክ ወደ አባይ ባንክ ብር ልኬ ነበረ አልገባም እያሉኝ፣ እስኪ እይልኝ።
ምን አሉ?
ከጸደይ ባንክ ወደ አባይ ባንክ ብር ልኬ ነበረ። ሄሎ ሄሎ፣
ሄሎ
ብር ወደ አባይ ባንክ አሳልፌ ነበረ ከጸደይ ባንክ
ሂድ
እና አልገባም እያሉኝ፣ እስኪ እይልኝ እስኪ
ወዴት ነው ያስገቡት? አልገባኝም።
እ እ እ እንደዚህ ወዴት ነው ያስገቡት?
አልሰማሽኝም? ሄሎ እሺ፣ ንገረኝ። ወዴት አስገብተው ነው ብሩ?
ከጸደይ ባንክ ወደ አባይ ባንክ ብር አሳልፌ ነበር።
ሰማንያ ሰማንያ ስምንት ሰላሳ አራት ላይ ደውሉላቸው።
እ እ ሰማንያ ስምንት ሰላሳ አራት ላይ ደውሉላቸው።
ሰማንያ ስምንት ነው።
ሰማንያ ስምንት ሰላሳ አራት ላይ ደውሉላቸው።
እሺ እሺ እሺ እሺ